ፈጣሪ አባቱ ስሙ የአባቱን ስሙና ነግሮኝ ነበር። ተስፍሽ
ሄሎ ሄሎ አቤት አቤት ነው እ ሰባት ነው እ ስንት ነው?
ሐምራዊ ሀያ ሐምራዊ ሰማንያ ሰባት የሚለው መሰለኝማ
እሺ እርጋ- እንኳን ፈዳ እሱ ሐምራዊ ሰማንያ አዎ ዱ ሰማንያ ሰባት የሚለው ነው እሺ እሺ